ነው።
በቃ ሰው ናችሁና ምን ነው እኛ እኮ ጂዳ አየር መንገድ፣ ባህሬን አየር መንገድ ከዛሬ አስር አመት በፊት እናቴ አባቴ ሳይሞቱ በትክክል ነበር የሚያስተናግድ። እናንተም ሰው ናችሁ አስተናግዱኝ ብዬ ነው። ማንም ሰው ይሆን ሰው ነው ቅድሚያ ስልክ ንገሩኝ።
እ
እንዴት መሰሉት ማዘር
message የላኩትን አስተናግዱ፣ በትክክል አስተናግዱ ብዬ ነው አደራ።
አንድ ቁጥር ተሳስተዋል። ዲጂ ተሳስቶ ነው የደወሉት።
አይደለም አይደለም፣ በቂ ዱንያ ነው። ስምንት አንድ